ጤና ይስጥልኝ። ቤተልሔም ነኝ። የባኮመን ልርዳዎት? ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
ማሽን እንትን ብለን ነበር ደውለን አሳውቀን ነበር።
በዚህ ስልክ ነው የደወሉት? ነው ያሳወቁት?
አ
መቼ ነው ያሳወቁት?
ቅዳሜ ዕለታ
ደንበኛችን የ BGI ID ዎት ይነግሩኛል። እባክዎት እንደገና መዘገብልዎታለሁ።
እ እንደገና መብልዎታለሁ። የ BGI ID ዎትን ይንገሩኝ።
እኔ አሁን ቁጥሩን ቁጥሩን አልያዝኩትም። ቆይ ካርድ ላይ ያለውና ካርድ ላይ ያለውን ሳይሆን የ BGI መለያ ቁጥሮትን ተመዝግቧል። ተመዝግቧል እሳ
ያስመዘገቡበትን ስልክ ቁጥር ይንገሩኝ። እሺ፣ ቅዳሜ የደወሉበትን ስልክ ቁጥር ደንበኛችን መስመር ላይ ኖት? መስመር ላይ ኖት?
አ የቅዳሜ ዕለት ደውለው ያስመዘገቡበትን ስልክ ቁጥር ይንገሩ።
ቅዳሜ ተመዘገቡት በምን ዜሮ ዘጠኝ አስራ አስራ አንድ hello ሄሎ